በአንድም ስፍራ የለም አምላክ አንድም ሶስትም ሆኖ አልተገለጠም። ኢየሱስ ኢየሱስ ጌታ ነው ጌታ ነው ኢየሱስ ኢየሱስ ንጉሥ ነው ንጉሥ ነው የዘላለም አምላክ አብ ነው የዘላለም አምላክ አብ ነው የዘላለም አምላክ አብ ነው የዘላለም አምላክ አብ ነው በነቢያት ዘመን በቃሉ የሠራው በአዲስ ኪዳን ደግሞ ቃል ሥጋ የሆነው ዛሬ በእኛ ጊዜ በመንፈስ ሚሠራው ስሙም ድንቅ መካር ኃያል የተባለው ሕፃን ሆኖ የመጣው ኢየሱስ ራሱ አብ ነው። ቤተ ክርስቲያንን በደሙ የዋጀው ኢየሱስ ኢየሱስ ጌታ ነው ጌታ ነው ኢየሱስ ኢየሱስ ንጉሥ ነው ንጉሥ ነው የዘላለም አምላክ አብ ነው የዘላለም አምላክ አብ ነው የዘላለም አምላክ አብ ነው የዘላለም አምላክ አብ ነው የእግዚአብሔር ቃል መጽሐፍ ቅዱስ ነው። መጨመር መቀነስ ፍጹም አይቻለው። ጌታ ኢየሱስ አብ ነው፣ ወልድም ሆኖ መጥቷል። እኛን ሊያድን ብሎ ክብሩን ትቶ ወርዷል። በመስቀል ላይ ሞቶ ሞታችንን ሽሯል። በስጋው ሰውነት መዳን ሆኖልናል። ኢየሱስ ኢየሱስ ጌታ ነው ጌታ ነው ኢየሱስ ኢየሱስ ንጉሥ ነው ንጉሥ ነው የዘላለም አምላክ አብ ነው የዘላለም አምላክ አብ ነው የዘላለም አምላክ አብ ነው የዘላለም አምላክ አብ ነው ከሰማይ ወረደው ወደ ሰማይ ወጥቷል። በክብር አድርጎ ከፍ ከፍ ብሎ ታይቷል። በስሙም ተጠምቀው በመንፈስ ታተሙ፣ ተረጥቀው በአየር ወደ እርሱ ይሄዳሉ። የበጉን ሰርግ ግብዣ በዚያ ይታደማሉ። እልልታ ዝማሬም በደስታ ያቀርባሉ። ኢየሱስ ኢየሱስ ጌታ ነው ጌታ ነው ኢየሱስ ኢየሱስ ንጉሥ ነው ንጉሥ ነው የዘላለም አምላክ አብ ነው የዘላለም አምላክ አብ ነው የዘላለም አምላክ